ሄሎ ጤና ይስጥልን። ቤስት ቤት ራጤት ነኝ።
ጤና ይስጥልን። ትኬት ስንት አድርጊልኝ ብዬ ነበር።
እሺ ንገረኝ።
cashier code ልንገርህ፣ አዎ
አስራ አንድ ሰባ ሁለት
ሄሎ
አስራ አንድ ሰባ ሁለት አይሰማም።
እየሰማሁ ነው ወንድሜ። አስራ አንድ ሰባ ሁለት
አርባ አስራ ሰባት
ልውስጥ ነው። እሺ አራት ቀይ አለው። አራት ቀይ አለው።
ቴንኪው እሺ እሺ